ደውላለሁ hello ይስጥልኝ።
hello hello
ሰላም ጤና ይስጥልን።
አብሮ ይስጥልን። ቦታ ለመያዝ ነበር።
እሺ ይቅርታ በጣም hello hello hello VIP አምስት መቶ ነው፣ መደበኛ ሶስት መቶ ብር ነው።
ምን አልሽኝ?
VIP አምስት መቶ መደበኛ ሶስት መቶ ተማሪ ደግሞ ከሆኑ ሁለት መቶ ብር ነው።
እሺ
ስሞትም እና ብሩን በብር መክፈል የሚቻለው?
በ account ማስገባት ይችላሉ። ችግር የለውም።
እሺ account ኡን እስጡኛ።
text አደርግልዎታለሁ። ልመዝግቦት እኔ ግን ከዛ
እሺ ስሞትን ልበል
እ፣ ናትናኤል ወንድማገኝ
ናትናኤል ወንድማገኝ። እሺ አቶ ናትናኤል ተማሪ ነዎት? ምንድን ነው ተማሪ
መታወቂያ አለዎት አይደል?
አ
ናትናኤል ማን አለ? ወንድማገኝ አ
ስልክ ሊያዝ
ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሰባ ስድስት ሰባ ስድስት አስራ ሶስት አስራ ሶስት ሰባ ስምንት ለስንት ሰው ነው አቶ ናትናኤል?
ለሁለት ሰው ሁለት ሰው። እሺ አሁን text አደርግልዎታለሁ።
እሺ ዜሮ ዘጠኝ ሰላሳ ስምንት ሰባ ስድስት አስራ ሶስት ሰባ ስምንት
እሺ አደርጋለሁ። መልካም ቀን። ሰላም ዋሉ።
አሜን ለሁላችንም አሜን።
እም።